የዮሐንስ ራእይ ምዕራፍ ሁለት ወፀሃ ፍሎቱ ለመልአከ ቤተ ክርስቲያን ዘኤፌሶን ወፈኑ ለአብያተ ክርስቲያናት ሰብአቱ ብሎ ነበርና ይተረትራል። መልአከ ኤፌሶን ዮሐንስ ሁለተኛ ስሙ ደማትሬ ለእሱ ጻፍለት አለኝ። ከመዝ ይቤለከ አሐዜ ኩሉ ሁሉን ፈጥሮ የሚገዛ እሱ እንዲህ አለ ብለህ እግዚኦ አሐዜ ኩሉ እንዲል ዘያጸንዕ ሰባተ ከዋክብት በየማኑ ሰባቱን ከዋክብት በቀኝ እጁ ያጸና እሱ አንድም ሰባቱን መንፈሳውያን ኤጲስቆጶሳት በስልጣኑ ያጸና ወዘየሐውር በማእከለ መሃትው ዘወርቅ በሰባቱ የወርቅ መቅረዝ መካከል የሚሄድ ፋናም ቢል አንድ ነው። ከዚያ ይነብር አለ፣ ከዚህ ይሐውር አለ። እንደምን ነው ቢሉ ኃጢአት ሲሰሩ ይለያቸዋልና ከዚህ ይሐውር አለ። ጽድቅ ሲሰሩ ያድርባቸዋልና ከዚያ ይነብር አለ። አንድም የሐውርን ይነብር ሲል ነው። ለምንት የሐውር ወልደ ብእሲት ምስለ ብሉየ መዋዕል ወልደ አምሰጡ የሐውር ባቲ እንዲል ወማኮሰ እመጽ ወአርለቀልቃ ለማህትወትከ እምነ መካና ብሎ የሚያመጣ ነውና እንደ አርስት ዘይሐውር በማእከለ መሃትው አለ። ርእኩ ግብራከ ወጻማከ ወትዕግስታከ ስራህን፣ ድካምህን፣ መከራውን፣ መታገስህን አውቃለሁ። ወከመ ኢትክል ጸዊሮቶሙ ለእኩያን እለ ይብሉ ርእሶሙ ሐዋርያተ ወይኮኑ ወረከብካሆሙ ከመሐሳቡ ሳይሆኑ ሐዋርያት ነን የሚሉትንም መታገስ ዝም ማለት እንዳይቻልህ አውቃለሁ። በሐሰት ነን ይላሉ እንጂ ወተአገስከ ወጾርከ በእንተ ስምየ በስሜ ስላመንህ ስሜን ስላስተማርህ በስሜ ስለተጠራህ መከራውን ታግሰህ ተቀብልሃል። መከራውን አልሰለችህም። ወባሕቱ ቦ ዘአሃይሰከ ነገር ግን የምነቅፍህ የምነቅፍብህ አለኝ። በዚህ አልነቅፍህም፣ በሌላው እነቅፍሃለሁ ማለቱ ነው። እስመ ኀደገ አፍቅሮተከ ዘቀዲሙ የቀደመ ስራህን ትተሃልና። ስራው ምንድን ነበር ቢሉ አልታወቀም። አንድም ታውቋል፣ ምጽዋት ነበር። የተወበት ምክንያት አልታወቀም። ወተዘከር በይነምንት ወደቀ አስተውል። ምጽዋቱን ለምን ተውህ? ምጽዋት አያጸድቅም አልሁህን? ገበሬ ከዕርበተ ፀሐይ በፊት ስራውን ይፈታልን? እንደዚህስ ከሞት አስቀድመህ ምጽዋቱን ለምን ተውህ ማለቱ ነው። ነስህ እንከ ተው ተመለስ። ወማኮሰ እመጽ ወአርለቀልቃ ለማህቶትከ እምነ መካና እመ ኢነሳህከ ያለዚያ ግን ባትመለስ ወከመቀዲሙ ግብራከ እመይገበርከ እንደ ቀድሞው ስራህን ባትሰራ በመዓት መጥቼ ሕዝቡን ከኤፌሶን አጠፋቸዋለሁ። ሕዝቡ ቢጠፉ እሱ ምን ይጎዳል ቢሉ ሕዝቡ ከጠፉ በማን ላይ ይሾማል? አንድም ወበከመ ካህን ከማሁ ሕዝብኒ እንዲል ግብረ አበር ናቸውና አንድም ሹመትህን ከማዕረጓ አዋርዳታለሁ፣ አንድም ነፍስህን ከስጋህ እለያታለሁ። ወዝንቱሰ ብከ ይህን ግን ይዘሃል። እስመት ጸልእ ምግባሮሙ ለኒቆላውያን በከመ አነ እጸልእ እኔ እንድጠላ የኒቆላውያንን ግብር ትጠላለህና እሊህ ኒቆላውያን ግብረ ሰዶም የሚሰሩ ጥምቀት በሰላሳ ዘመን ግዝረት በአርባ ዘመን የሚሉ የኒቆላዎስ ፈላሲ ዘሀገር አንጾኪያ ደቀ መዛሙርት ናቸው። ይህስ ቢሆን ሐዋርያት በዘመኑ ነበሩና ብዙ ድርሰት በደረሱ ብዙ ተግሳጽ በጻፉ ነበር ብሎ ሌላ ስም አበር ዘቦ እዝን ሰሚአ ለይስማ የኒቆላውያን ግብር ድል የነሳ የኒቆላውያንን ግብር ድል የነሳ እንዳይጎዳ ድል ያልነሳ እንዲጎዳ እዝነ ልቡና ያለው ሰው ያስተውል። አንድም ፍቅረ ንዋይን በፍቅረ ቢጽ ድል የነሳ እንዳይጎዳ ድል ያልነሳ እንዲጎዳ እዝነ ልቡና ያለው ሰው ያስተውል። ምንተ ይብየ መንፈስ ቅዱስ ለአብያተ ክርስቲያናት ላለቃውስ ይህን ተናገረ ለሕዝቡ ምን ተናገረ ትለኝ እንደሆን ላለቃው የተናገረው ለሕዝቡም ነው። አንድም ላለቃው የተናገረ ለሕዝቡም ወለዘሙ አሰ እሁቦ ይብላ ሙእቱ እፀ ሕይወት ዝሃሉ ውስተ ገነቱ ለአምላኪየ የኒቆላውያንን ግብር ድል ለነሳ አንድም ፍቅረ ንዋይን በፍቅረ ቢጽ ድል ለነሳ በፈጣሪ የገነት ካለ እፀ ሕይወት ይበላ ዘንድ እሰጠዋለሁ አለ። ከፈጣሪዬ የምትገኝ ልጅነትን እሰጠዋለሁ። አንድም በፈጣሪዬ ሰውነት ያለ ስጋውን ደሙን እሰጠዋለሁ። አንድም በፍቅሩ ተሰውራ ያለች ፍቅሩን እሰጠዋለሁ። ወጸሐፍ ሎቱ ለመላከ ቤተ ክርስቲያን ዘሴሜርኔስ መላከ ሴሜርኔስ ሄሬኔዎስ ሁለተኛ ስሙ መላከ ሴሜርኔስ ሄሬኔዎስ ሁለተኛ ስሙ እያሳ ለእሱ ጻፍለት አለኝ። ከመዝ ይቤ ዘውእቱ ቀዳማዊ ወውእቱ ዳህራዊ ዘሞተ ወሃይወ ቀዳማዊ ዳህራዊ የሚሆን ሙቶ የተነሳ እሱ እንዲህ አለ ብለህ ጻፍለት አለኝ። ወኩን መሀይምነ እስከ ለሞት ብሎ የሚያመጣ ነውና እንደ አርስት ተናገረ። አአምር ህማመከ ንድየትህን አውቃለሁ ወኃጣይአከ ከብዕለ ዓለም መቸገርህንም አውቃለሁ። ወባሕቱ ብዑል አንተ ነገር ግን ባለጸጋ ነህ። ወጽርፈቶሙ ለእለ ይብሉ አይሁድ ንሕነ ወይኮኑ ሳይሆኑ ምዕመናን ነን የሚሉትን በመንቀፍ ባለጸጋ ነህ። አንድም ሕማመከ መከራህን አውቃለሁ ወኃጣይአከ ከብዕለ ኃጢአት መቸገርህን አውቃለሁ ባለጸጋም ነህ። ሳይሆኑ ምዕመናን ነን የሚሉትን በመንቀፍ አንድም መንቀፍህን አውቃለሁ። አላ ማህበሩ ለሰይጣን ሙንቱ የሰይጣን አሽከሮች ናቸው እንጂ። ኢትፍራህ ምንተኒ በእንተ ዘሃለወከ ትህምም፣ ነገር ግን መከራ ትቀበል ዘንድ ስላለህ ምንም ምን አትፍራ። እስመናሁ ሰይጣን ይወዲ እምኔክሙ ውስተ ሞቅህ ከመ ትተአቀፉ እነሆ ሰይጣን ከእናንተ ወገን እንድትጋዙ ያደርጋልና መከራ የለብኝም እንዳይል አትፍራ። መከራ የለብኝም እንዳይል ኢትፍራ በእንተ ዘሃለወከ ትህምም አለ። በእኔ ብቻ ነው እንዳይል እወዲ እምኔክሙ አለ። የሽህ ሞት ሰርግ ብሎ እንዳይዘለል ተሃሙ ይላል። ወተሃሙ አሱረ መዋዕለ አስር ቀን መከራ ትቀበል ዘንድ አለህና ይህ ሰው አስር ቀን በሰማዕትነት ታስሮ ሰንብቶ ሙቷል። ወኩን መሀይምነ እስከ ለሞት እስከ መሞት ደርሰህ በሃይማኖት ጽና። ወእሁበከ አክሊለ ሕይወት መንግሥተ ሰማያትን አወርሰሃለሁ። አክሊል አላት የብዕለ ሥጋ ፍጻሜ ዘውድ እንደሆነ የብዕለ ነፍስም ፍጻሜ መንግሥተ ሰማይ ናትና። ዘቦ እዝን ሰሚአ ለይስማ ክህደትን በሃይማኖት ፍርሃትን በጥብዓት ድል የነሳ እንዳይጎዳ ድል ያልነሳ እንዲጎዳ እዝነ ልቡና ያለው ሰው ያስተውል። ምንተ ይቤ መንፈስ ቅዱስ ለአብያተ ክርስቲያናት ላለቃውስ ይህን ተናገረ ለሕዝቡ ምን ተናገረ ትሉኝ እንደሆን ላለቃው የተናገረው ለሕዝቡ ነው። ወዘሰ ሞአ እይመውት ዳግመ ሞተ። ላለቃው የተናገረ ለሕዝቡም ክህደትን በሃይማኖት ፍርሃትን በጥባት ድል የነሳ ዳግመኛ አይሞትም። አንድ ጊዜ ቢሞት ሁለተኛ በስጋ ቢሞት በነፍስ በነፍስ አይሞትም። አንድም እንደ እንስሳ ፈርሰህ በስሰህ ቅር አይሉትም። ወጸሐፍ ሎቱ ለመልአከ ቤተ ክርስቲያን ዘጴርጋሞን መልአከ ጴርጋሞን ጋይዮስ ሁለተኛ ስሙ ጠብዶን ለእሱ ጻፍለት አለኝ። ከመዝ ይቤ ዘቦ ሰይፍ በሊህ ዘክልኤ አፉሁ ሁለት ልሳን ሰይፍ ያለው እሱ እንዲህ አለ ብለህ ጻፍለት አለኝ ጻፍለት አለኝ አለ። ንዑና ሁሩ በቃሉ የሚነገር እሱ አንድም ዘሰለስቱ አፉሁ እንደ በለው ሰይፍ ሶስት ልሳን ያለው ያለው ሰይፍ ገንዘቡ የሚሆን እሱ አለ። አንድነት ሶስትነት በቃሉ የሚነገር እሱ እንዲህ አለ ብለህ ጻፍለት አለኝ። አንድም ወማኮሰ እመጽ ወእጸብዖሙ በሰይፈ አፉየ ብሎ የሚያመጣ ነውና እንዳርስት ተናገረ። አአምር ሀበታ ነብር እዴከ መንበሩ ለሰይጣን መንበሩ ለሰይጣን እደ ስጋህን ለጸሎት እደ ቃልህን ለትምህርት ያኖርህባቸው ሰዎች የሰይጣን ማደሪያ እንደሆኑ አውቃለሁ። አንድም እደ ስልጣንህን በግዝት ማኖርህ የሰይጣንን ማደሪያ ለማፍረስ እንደሆነ አውቃለሁ። ወታጸን ስምዕየ ወይክህድከ ሃይማኖትየ አምልኮቴን አጽንተህ ይዘሃል፣ ሃይማኖቴንም አልለወጥህም። በመዋዕል ዘቀተልዎ በሀቤክሙ ለጻድቅየ መሃይም በሀበ ይነብር ሰይጣን ሰይጣን ያደረባቸው ሰዎች ወዳጄ ምዕመንን በገደሉበት ወራት ወበሀበ ይነብር ሰይጣንም ተበረታቶበት በነበረ ወራት ይክህድከ ላለው የዚህ ሰው ስሙ ስምዖን ዮዳሄ ምናሴ መስም አንቱጳስ ይባላል። ወባሕቱ ቦ ዘአሐይሰከ ነገር ግን የምነቅፍብህ አለኝ። እስመሃለው ዝየ እለያጸንዑ ትምህርቶ ለበለዓም መምህሩ ለባላቅ የባላቅ መምህር የበለዓምን ግብር የያዙ አሉና በለዓም የቀደመ በለዓም ነው። አንድም ሌላ ስመ አበር ግብረ አበር ነው። አንድም ቤተ አይሁድ ናቸው። በለዓም ለጣዖት ስገዱ መሥዋዕተ ጣዖቱን ብሉ ይል እንደነበር ብሉ ይል እንደነበር ቤተ አይሁድም ሕገ ኦሪትን ያዙ መሥዋዕተ ኦሪትን ብሉ ይላሉና ወይ ወድዩ እቅፍተ ቅድሜሆሙ ለደቂቀ እስራኤል ከመ ይብልዑ ዝቡሐ ለአማልክት ለጣዖት የተሰዋውን መሥዋዕት ይበሉ ዘንድ ለጣዖቱ ይሰግዱ ዘንድ ለእስራኤል ልጆች ክደትን የሚያስተምሩ አሉና ወእሉኒ ሃለው ሀቤከ እለ ያጸንዑ ትምህርቶሙ ለኒቆላውያን የኒቆላውያንንም ግብር አጽንተው የያዙ ከእናንተ ዘንድ አሉና ወይ እዜኒ ነስህ አሁንም ተመለስ ወማኮሰ እመጽ ወእጸብዖሙ ፍጡነ በሰይፈ አፉየ ያለዚያ ግን ፈጥኜ መጥቼ በስልጣኔ አጠፋቸዋለሁ። ዘቦ እዝን ሰሚአ ለይስማ የበለዓምን ግብር የያዘ እንዲጎዳ ያላዘ እንዳይጎዳ እዝነ ልቡና ያለው ሰው ያስተውል። ምንተ ይብዬ መንፈስ ቅዱስ ለአብያተ ክርስቲያናት ላለቃውስ ይህን ተናገረ ለሕዝቡ ምን ተናገረ ትሉኝ እንደሆን ላለቃው የተናገረው ለሕዝቡ ነው። ወለዘሞአ እሁቦ መና ዘህቡእ ላለቃው የተናገረ ለሕዝቡም የበለዓምን ግብር ላልያዘ ህቡእ መናን እሰጠዋለሁ አለ። ለአይምሮ ህቡእ መናን እሰጠዋለሁ አለ። አይምሮ ጠባይን እሰጠዋለሁ መና አለው የበሉት የጠጡት ደም ይሆናል። በዚህ ምክንያት ነፍስ ከስጋ ጋር ተዋህዳ ትኖራለችና። ወእሁቦ መጽሐፈ ብርሃን አእምሮ መንፈሳዊንም እሰጠዋለሁ። ወውስተ ውእቱ መጽሐፍ ጽሑፍ ስም ሐዲስ ዘአልቦ ዘየአምሮ ዘእንበለ ዘነስቆ በአእምሮ መንፈሳዊም በሃይማኖት ገንዘብ ካደረገው ሰው በቀር ሌላ የሚያውቀው የሌለ የሦስቱ መመሳሰል ተጽፏል። አንድም መና ዘህቡዕ እስራኤል ሕገ ጣዖትን ትተው ሕገ እግዚአብሔርን ቢይዙ መና እንደወረደላቸው ሥጋውን ደሙን እሰጠዋለሁ። ወእሁቦ መጽሐፈ ብርሃን እስራኤል አምልኮተ ጣዖትን ትተው አምልኮተ እግዚአብሔርን ቢይዙ ሕገ ኦሪት እንደተሰራችላቸው ወንጌልን እሰጠዋለሁ። ወውስተ ውእቱ ወእሁቦ መጽሐፈ ብርሃን እስራኤል አምልኮተ ጣዖትን ትተው አምልኮተ እግዚአብሔርን ቢይዙ ሕገ ኦሪት እንደተሰራችላቸው ወንጌልን እሰጠዋለሁ። ወውስተ ውእቱ በኦሪት ኤህያ ሸራህያ ኤልሻዳይ የሚል ተጽፎ እንዳለ በወንጌልም በተዋሕዶ ገንዘብ ካደረገው ከእርሱ በቀር ሌላ ገንዘብ ያደረገው የሌለ ስመ ሥጋዌ ተጽፏል። አማኑኤል ኢየሱስ ክርስቶስ መባል ነው። ወጽሑፍ ሎቱ ወጸሐፍ ሎቱ ለመላከ ቤተ ክርስቲያን ዘትያጥሮን መላከ ትያጥሮን ሉክዮስ መላከ ትያጥሮን ሉክዮስ ሁለተኛ ስሙ ዴጄባል ለእሱ ጻፍለት አለኝ። ከመዝ ይቤ ወልደ እግዚአብሔር ወልደ እግዚአብሔር እሱ እንዲህ አለ ብለህ ጻፍ አለኝ። ዘአዕይንቲሁ ከመ ነደ እሳት ወእገሪሁ ከመ ርስነ ብርተ ሊባኖስ ዓይኖቹ ነደ እሳት የሚመስሉ እግሮቹም እንደ ደጋ ብረት ግለት ያሉ እሱ እንዲህ አለ ብለህ ጻፍለት አለኝ። አአምር ግብረከ ወተፋቅሮተከ ወሃይማኖተከ ወመልእክተከ ወትዕግስተከ ስራህን፣ ፍቅር መያዝህን፣ ሃይማኖትህን፣ ተልእኮህን፣ ትዕግስትህን አውቃለሁ። ወግብርከኒ ዳሃሪት ትበዝህ ምነ ቀዳሚት ከቀደመ ስራህ የኋላ ስራህ የጸናች ትሆናለች። ስራው ምጽዋት ነው። ይህ ሰው በሰማዕትነት ሙቷል። ወባህቱ ቦ ዘአሃይሰከ ነገር ግን የምነቅፍብህ አለኝ። እስመ አርመምከ ላቲ ለኤልዛቤል ብእሲት እንተ ትብል ርእሳ ነቢይተ ነቢይ እስመ አርመምካ ላቲ ለኤልዛቤል ብእሲት እንተ ትብል ርእሳ ነቢይተ ወኢኮነት ሳትሆን አዋቂ ነኝ የምትል ኤልዛቤልን ዝም ብለሃታልና። ኤልዛቤል የቀደመች ኤልዛቤል ናት። አንድም ሌላ ስመ አበር ግብረ አበር አንድም ቤተ አይሁድ ናቸው። ኤልዛቤል ለጣዖት ስገዱ፣ መስዋዕተ ጣዖቱን ብሉ ትል እንደነበር ቤተ አይሁድም ሕገ ወሪትን ያዙ መስዋዕተ ወሪትን ብሉ ይላሉና። ወትምህር በዘታስሕቶሙ ወታዝየምዎሙ ለአግብርትየ ከመ ይብድዑ ዝውሃ ለአማልክት ለጣዖት የተሰዋውን ይበሉ ዘንድ ወገኖችን ጣዖት በምታስመልካቸው በምታስታቸው ገንዘብ የምታስተምር ወወሃብክዋ መዋዕለ በዘትንየስህ ንስሐ በምትገባ ገንዘብ ዘመን አብዝቼ ወራት አስፍቼ ሰጠኋት። ወአበየት ነስሖ ምነ ዝሙታ ነገር ግን ከኃጢአቷ ከዝሙቷ አልተመለሰችም አልመለስም አለች። ወናሁ አገብአ ውስተ ዘቀዳሚ ምስካባ እነሆ ወደ ቀደመ መሬትነቷ እመልሳታለሁ። ወለእለኒ ዘመው ምስሊሃ ውስተ አብይ ስቃይ ከእሷ ጋራ እንደ እሷ የሴሰኑትንም ወደ መሬትነታቸው መልሳቸዋለሁ። አገብኦም ያለበት ነው። ትየምሃክሙ ቤተ ክርስቲያን ወማርቆስ ወልድየ ብሎ ይየምሃክሙ እንዳለበት አንድም ለጽኑ ፍዳ አሳልፌ ሰጣቸዋለሁ። እመ ኢነስሐት እምነ ምግባራ ከክፉ ስራዋ ካልተመለሰች ወእቀትል ደቂቃ በሞት ልጆቿን በሞት በጦር አጠፋቸዋለሁ። ወየአምሩ ኩሉ አብያተ ክርስቲያናት ከመአነ ውእቱ ዘፈት ልበ ወኩልያተ ኩላሊት ያመላለሰውን ልቡና ያሰበውን መርምሬ የምፈርድ እኔ እንደሆንሁ ምእመናን ሁሉ ያውቃሉ። ወእፈድየክሙ ለእለ አሐዱ አሐዱም እምኔክሙ በከመ መባሪክሙ ከእናንተ ለአንዱም ለአንዱም እንደ ሥራችሁ ፍዳውን እከፍላችኋለሁ። ወለክሙኒ እብል ለእለ ተረፍክሙ ውስተ ትያጥሮን በትያጥሮን ላላችሁ ለእናንተ እናገራለሁ። ወለእለ አልብክሙ ዝንቱ ትምህርት ለእለ ኢተአምርዋ ለጉህሎተ ሰይጣን ይህን ትምህርት ላልያዛችሁ የሰይጣንንም ተንኮል ለማታውቁ ዘይብል ወዲ ላዕሌክሙ ክልኤ ክበደ ሕገ ሥጋንና ሕገ ነፍስን አንድ አድርጋችሁ ያዙ የሚል የሰይጣንን ተንኮል ለምታውቁ አንድም እብል እይወዲ ሕገ ሥጋንና ሕገ ነፍስን አንድ አድርጋችሁ አትያዙ እላለሁ። አንድም እይብል እወዲ አንድ አድርጋችሁ ያዙ አልልም። ወባሕቱ ዘብክሙ አጽንዑ፣ ነገር ግን ባላችሁበት ጽኑ ብላችሁ ነገር ግን ባላችሁበት ጽኑ ባላችሁበት ጽኑ እንጂ እስከ አመ እሳሃል በሞት ይቅር እስክላችሁ ድረስ እስመ ይሄይ ሰማዩ ሳይልከ ወይ ጠይቁ ሳይሎ እምዘወሃብክዎ እንዲል ወለዘሞአ ዋቀበ ሕግየ ለዝሉፉ የኤልዛቤልን ግብር ላልያዘ ለዘላለሙ ሕጌን ለጠበቀ እሁቦ ስልጣነ ላይ ለአሕዛብ በአሕዛብ ላይ ስልጣንን እሰጠዋለሁ። ወይርእዮሙ በበትረ ሐጺን በጎ በጎዎችን በጽኑ ስልጣን ይጠብቃቸዋል። ብረት ያለበት በትር ጽኑ እንደሆነ ወከመንዋየ ለብሃ ይቀጠቅጦሙ ክፉ ክፉዎችን ግን እንደ ሸክላ ዕቃ ይቀጠቅጣቸዋል። አንድም በንስሐ ያድሳቸዋል። በከመ አነ ነሳይኩ እምኀበ አቡየ እኔ ከአባቴ ስልጣን እኔ ከአባቴ ስልጣንን እንደተቀበልኩ ወእሁቦ ኮከበ ጽባህ እሁቦና እሁቦ አንድ ወገን ነው። ኮከበ ጽባህ እኔ እሰጠዋለሁ። አንድም በየራሱ ኮከብ ጽባህ አይምሮን እኔ አሳድርበታለሁ። አንድም ኮከብ ጽባህ አይምሮን እኔ አሳድርበታለሁ። አንድም ኮከበ ጽባህ እኔ አሳድርበታለሁ። ዘቦ እዝን ሰሚዐ ለይስማ የኤልዛቤልን ግብር ድል ቢነሱ ዋጋ እንዳለ ድል ባይነሱ ዋጋ እንደሌለ እዝነ ልቡና ያለው ሰው ያስተውል። ምንተ ይቤ መንፈስ ቅዱስ ለአብያተ ክርስቲያናት ላለቃውስ ይህን ተናገረ ለሕዝቡ ምን ተናገረ ትሉኝ እንደሆን ላለቃው የተናገረው ለሕዝቡ ነው። እስካሁን ምንተ እስካሁን ምንተ ይቤን እያስቀደመ ወለዘሞአን ወደ ኋላ እያደረገ መጥቶ ነበር። ከዚህ ወለዘሞአን አስቀደመ። የፊቱን ወደ ኋላ የኋላውን ወደፊት የማደርግ እኔ ነኝ ሲል አንድም ቀዳማዊ ዳህራዊ እኔ ነኝ ሲል